አደራ አደራ ኢየሱስ አደራ አስታጥቀን ወንጌል ለሚጠፉና በራ ወንጌል ያሸንፋል ኢየሱስ ድል ያደርጋል በእርሶ ሁሉ ይሆናል ለዓለም ብርሃን ይበራል እኔ ላከኝ የሚል መንፈስ በእኛ ኑረ የነፍሳትን ሸክም በውስጣችን አርገ ማን ልላክም አምላካዊ ጥሬ እነሆኝ እንድንል አድርገ ቅብተ ወንጌል ያሸንፋል ኢየሱስ ድል ያደርጋል በእርሶ ሁሉ ይሆናል ለዓለም ብርሃን ይበራል እንደ አዋርያት መረብን አስቶለ ለወንጌል የሚያኖር ቀንአትን ሞልተ ኃይልን አውርድልን ያስታጥቀን በብርቱ ይነገር ለዓለም ስራው የመስቀሉ ጸጋህን አውረድ መንፈስ ላክ ለወንጌል እንድንኖር ጥሪው ይለየን ኃይልህን ስጠን ቅባትን ቅባ ለወንጌል እንድንኖር ሸክም ይኑረን ተራ ሕይወት መኖር ይብቃን ነፍሳ ሲጠፉ ማየስም ብለን ወንጌልን ይዘን የሚሰጥ ሕይወት ሳንናገር ሲያልፍ ደሙ ይብቃን ይብቃን ይብቃን ጌታ ሆይ ይብቃን በኃይል ሞተ ለስራ ልየ ይብቃን ይብቃን ይብቃን ጌታ ሆይ ይብቃን በኃይል ሞተ ለስራ ልየ ተራ ሕይወት መኖር ይብቃን ነፍሳ ሲጠፉ ማየስም ብለን ወንጌልን ይዘን የሚሰጥ ሕይወት ሳንናገር ሲያልፍ ደሙ ይብቃን ይብቃን ይብቃን ጌታ ሆይ ይብቃን በኃይል ሞልተ ለስራ ልየ ይብቃን ይብቃን ይብቃን ጌታ ሆይ ይብቃን በኃይል ሞልተ ለስራ ልየ